የኢትዮጵያ የደን ወቅት መረዳት
ሄሎ ይሰማዎታል? መስመር ላይ ነው ደንበኛችን።
አዎ፣ ሄሎ ይሰማኛል።
እሺ፣ ሸዋኩትን መረዳት
ምን?
ድምፅ ሲቆራረጣል።
የኔ ድምፅ ሳይሆን አንቺ ያለሽበት ቦታ እንዴት ነው? በጣም ብዙ ጫጫታ አለ።
ምን አለ?
ጫጫታ ነው ሚሰማን ከጀርባሽ ብዬ ነው። የኔ ጸጥ ያለ ቦታ ላይ ነው።
እሺ፣ አሁን ይሰማል።
ያ እንትን ነበረ የ draft hello ይሰማል ይሰማል።
የሚሞ- የሚሞላ አለ አይደለ? የማሽን draft ማ- አዎ አስመዝግበን ነበር እንትን ብለን ነበር እና እስከዛሬ ረጅም ጊዜ ሆነ።
በዚህ ቁጥር ነው ያስመዘገቡት?
አይደለም አይ ሌላ ሌላ ስልክ ቁጥር ነው ደውለን አሁን ደግሞ ኧረ ምንድን ነው ምናምን ስንል ሌላ ሰው ነው ጠቁሞ ነው ያገኘው።
እኛ ጋር ደውሎ አላስመዘገቡም ነበረ።
ተመዝግቧል።
ደመኛ በመሀል የተቆራረጠ ስለሆነ መስማማት መግባባት አልቻለም። ይቅርታ። እኛ ጋር ደውሎ አስመዝግበው ነበር።
አዎ ተመዝግቧል።
እ፣ okay። በ- የተመዘገበበትን ስልክ ይንገሩን።
ስልክ ቁጥሩ ነው።
አዎ
እሺ ዜሮ አንድ ዘጠኝ ጠብ- አንድ አንድ ጠብቅ። ዜሮ ዘጠኝ የት አለ? ይሄ- የተመዘገበበት ስልክ የትኛው ነው?
የእሷ ስልክ ነው።
እኮ ታውቂዋለሽ፣ አታውቂው መልሱ እዛው ላይ ለሴት። እሺ